ፊት ሲመጣ እኮ ፊት ይሰራል። ጤና ይስጥልን።
እግዚአብሔር ይመስገን።
ከቢጃይ ጥሪ ማዕከል ለምን ደውለው ደንበኛችን ከሆኒ ሬስቶራንት ነው።
እ?
ከሆኒ ሬስቶራንት ነው።
ከየት ነው የምንደውለው?
ከ BGI የጥሪ ማዕከል ለምን ደውለው ደንበኛችን እ? አራ- ከ- ከ BGI ከጎርጌ ከ BGI አዎ ደንበኛችን አይ ቆየ እኮ እኔ ከስሬ ከዘጋሁት እኮ ዘመናት የለኝም አመት ሆነኝ።
እሺ ደንበኛችን እ?
የቢጃይ መለያ ቁጥር በስልክ ተልኮሎት ነበር ምን አልሽ?
መለያ ቁጥር በስልክ ተልኮሎት ነበረ በአጭር የጽሁፍ ስንት?
መልእክት እ?
በአጭር የጽሁፍ መልእክት የቢጃይ መለያ ቁጥር
ኧረ እኔ ምንም አላየሁም እናትዬ።
እሺ ደንበኛችን ምንም የተላከልኝ ነገር የለም። እኔ ከዘጋሁት ቆየሁኝ አመት ሆነኝ።
እሺ ደንበኛችን መልካም ምሽት እ?
ይሆንልዎት እ?
መልካም ምሽት ይሆንልዎት እሺ እማዬ እሺ